ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
አሁን እያወራሁ ነበር ተቋርጦብኝ ነው የኔ እናት
መልስ እየጠበቅን ስለሆነ ነው ምን አልሽኝ?
መልስ እየጠበቅን ስለሆነ ነው እንደውልልዎታለን ደንበኛችን እንዴት
ጠይቀናል እና መልስ እየጠበቅን ስለሆነ ነው መልሰን እንደውልና እናሳውቅዎታለን percent የለውም
እኮ እሱን እኮ ነው መልሰን እንደውልዎታለን ያልኩት እሺ ገንዘቡ withdrawal ሆነኝ ያለው እንደው wallet transaction history screenshot አድርጌ ላክ ቴሌግራም
ምን አሉ
transaction history ነው የምልከው ቴሌግራም deposit ያስቸግሩኛል withdraw ማድረግ deposit አይ deposit system update የተደረገ ስለሆነ ነው ይጠብቁ
እሺ withdraw ይሄኛው withdraw ደግሞ እናሳውቅዎታለን የ percent ኡንም ሲያሳውቁ እናሳውቅዎታለን
እሺ አሁን አሁን update እየተደረገ ነው system አዎ
መልካም ተጨነቅኩ እሺ እሺ እሺ መልካም ቀን እሺ